Africa.
Hello?
Hello? Oh, yes, hello.
Hello?
Hello? Uh, Hello? አቤት wait. የብሔራዊ ውይይት ኮሚሽን ሀሳብ በዚህ ስልክ ይስተናገዳል ብለው ነበር። ይቻላል?
አዎ ነው።
እንዴት ነው መናት ማቅረብ የምችለው?
አጀንዳ በጽሁፍ በኢሜይል እና በእንደዚህ ማቅረብ ይችላሉ። ጽሁፍ ማቅረብ ይችላሉ። ከየት ነው የሚደውሉት?
ባህር ዳር ነው።
ባህር ዳር ነው?
ባህር ዳር ነው። ከባህር ዳር አዎ ኢሜይል አድራሻ አለን።
የኢሜል አድራሻ ያለ ያዝ አዎ
ቺት ያዝ እስኪ እንግዲህ። እሺ ቆይ አንዴ አንድ እርሳ። እሺ ዝም በል።
ሄሎ
አቤት ኢትዮጵያ አቤት። ከመጀመሪያው ሲጀምር ኢትዮጵያ እንግሊዝኛ ኢትዮጵያ?
ማለት ነው። በስሞል ሌተር አዎ ኢትዮጵያ አ በስሞል ሌተር ኢትዮጵያ። እሺ ገባኝ።
ኢትዮጵያ እሺ።
ኔዲሲ
እን- እንዲህ ሲል አዎ አድሜል ዶት ኮም እ
at gmail dot com
at
at gmail dot com okay at gmail dot com አዎ
ያ N gmail አሁን ያልሽኝ የኢትዮጵያ National Discussion Commission ነው።
hello
እ- እ- የኢትዮጵያ ናሽናል ዲስከሽን ኮሚሽነር ማን ነው? ጠረቃ
ኢትዮጵያ ኤንኤንዲ ነው በቃ ኤንኤን ሲልኩ ኤንኤንዲሲ ሌተር ነው።
ኤንኤንዲሲ ስሞል ሌተር። እሺ
ሁሉም ስሞል ሌተር ነው። አት ጂሜል ዶት ኮም ነው።
እሺ እሺ በድረ ገጻችንም ስልክ ገጻችንም መጠቀም ይችላሉ።
መድረሱን ቸክ መድረሱን ግን በምን check ማድረግ እችላለሁ? ማለት አቤት።
መድረስ check የሚያደርግ ነገር አለ?
በቃ ቢሉን ሲቆይ ይሉን በዛ ያ እንትን የማረጋገጥ ይችላሉ። እንደዛ ከሆነ ደግሞ በዚህም አፎት አጀንዳውትን መስጠት ይችላሉ።
የዚህ እንትን አለ እንደ ያለው የእናንተ
የኛ ነው ኢሜይሉ እየነገርኩት ያሉት የኛ ኢሜይል ነው።
ስለዚህ ከዛ ለእናንተ ደግሞ ነው ሀሳቦት አዎ፣ እናንተ ሀሳቡ ባለ- ይደርሳል። ስለዚህ ለእናንተ ከደረሰ ይደርሳል።
ምችል አዎ፣ ይደርሳል።
መድረሱንም check ማድረግ ማለት ነው ደግሞ።
ይደርሳል። ያው ቴክ- እንትን
እሺ እመቤት አመሰግናለሁ።
ምናምን ነው።